ነበር ጌታ እውነት ይበዛል። ያን
ሄሎ ሄሎ፣ አቤት።
ሰላም ከ ChipChip ነበረ።
እሺ ሰላም።
እሺ ቲማቲም ሀያ ሶስት ኪሎ አልመጣልኝም ብለው complain አቅርበው ነበር።
አዎ እሺ የት ነበር location የሞሉት?
headquarter ኢትዮ ቴሌኮም።
ጥቁር አንበሳ።
አዎ እሺ ነገ መቀበል ይችላሉ?
ነገ አንችልም፣ ለሰኞ አርግልን ብለነው ነበር። ነገ ስራ አንገባም።
ለሰኞ?
አዎ።
ስለዚህ በቃ ለሰኞ ከሆነ እ፣ እሁድ ደውለው ማስታወስ ይችላሉ አይደለኛል?
እሺ ማ- ማለት ችግር አሁን የለውም።
ካስገባሁትኝ ነገ ነው የሚወጣውና እ፣ ያኔ ደውለው ቢያስታውሱ
እሁድ እሁድ ላስታውስ ልደውልና አሁን ሰኞ እንዲወጣ እናደርጋለን እኛ።
ለሰኞ ምን እርግጠኛ ይወጣል አይደል? ማክሰኞ ይወጣል።
ያዘዝነው ነው እኩብና።
አዎ ልክ ነው፣ ቆይቷል። አዎ አዎ በቃ እሁድ ያስታውስን እንዲመጣ እናደርጋለን።
እሺ እሺ እሺ መልካም እሺ።
እሺ